የአምቡላንስ አገልግሎት ሄሎ፣ ሰላም ነው።
እግዚአብሔር ይመስገን።
አምቡላንስ ነው አይደለ?
የአምቡላንስ አገልግሎት ላይ ነው የደወሉት።
ደብረ ብርሃን ትሰራላችሁ?
አዎ፣ እንሰራለን
እ?
እንሰራለን። አዎ።
እሺ።
መረጃ ባህር ዳር- ፈልገው ነው
እ?
መረጃ ፈልገው ነው።
አዎ፣ መላው ኢትዮጵያ ላይ ነው የምንሰራው።
ሁሉም ሀገር።
አዎ፣
እሺ፣ አመሰግናለሁ።
ችግር የለውም።